ጤና ይስጥልኝ ቤስት ቤት ዜሮ ነኝ። እባክዎ ምን ልርዳዎ?
በአንድ ወድቄ ነበረ እና እንትኑን ቦነስ ፈልጌ እንዲለቀቅልኝ እንዲለቀቅልኝ።
cashier code ይዘሃል?
አዎ አስር እሺ፣ አንድ ጊዜ ጠብቀኝ። ይቅርታ እሺ። ኧረ ትልቅ ሰው ነኝ።
ንገረኝ። እሺ አስር እሺ።
አስራ ስምንት አስራ ስምንት ሀያ ዘጠኝ ሀያ ዘጠኝ አስር
አስር አስራ ስምንት ሀያ ዘጠኝ አስር ነው አይደለ?
አስር አስራ ስምንት አዎ
እሺ በሁለት ነው። ሁለት ቀይ ነው ያለህ።
አ? ሁለት ሁለት ቀይ ማን ወድቆ ነው?
እሺ ያወደቀው ኤፍሲ ማዘርዊል ከኤፍሲ ማዘ- ማዘርዊን አዎ እሱ ነው። ከዛ ደግሞ ኒውካስል ዩናይትድ ከማንቸስተር ዩናይትድ እሺ አመሰግናለሁ።